ጤና ይስጥልን BGI ኢትዮጵያ ህይወት ነኝ። እባክዎት ልርዳዎ?
hello እንትን ነበረ የማሽን ተበላሽቶብን የድራፍት ጥገና ድራፍት ማሽን የተበላሸቦት?
አዎ እሺ ደንበኛችን ከዚህ በፊት ደውሎ አስመዝግበው ነበር?
አላስመዘገብ እሺ እባክዎትን BGI ID ዎት ይንገሩኝ።
ቁጥሩን hello አስራ አራት ደንበኛችን መስመር ላይ ያሉ አቤት አቤት አይሰማም ይንገሩኝ ይንገሩኝ BGI ID ዎትን አስራ አራት ሰባ አንድ
አስራ አራት ሰባ አንድ
አምስት አርባ አራት
አስር ስልሳ ሰባትን ያሉኝ አይደለም አምስት አርባ አራት
ደንበኛችን ድምጾት ይቆራረጣል።
አስራ አራት ሰባ አንድ አስራ አራት
ሰባ አንድ ሰባ አንድ አምስት አርባ አራት
አስራ ስድስት አርባ አራት
አይደለም እናቴ hello አንዴ አስራ አምስት
ደንበኛችን ድምጾት በጣም ስለ እየተቆራረጠ እሺ አንዴ ልውጣ ቆይ አንዴ እየወጣ ነው አስራ አምስት ሰባ አንድ አስራ አራት ሰባ አንድ ይሰማሻል አስራ አራት ሰባ አንድ አስራ አራት ሰባ አንድ እሺ ከዛ አምስት መቶ አርባ አራት
አምስት መቶ አርባ አራት እሺ እሺ እባክዎትን መስመር ላይ ይጠብቁኝ። ደንበኛችን መስመር ላይ ያሉ ይቅርታ መስመር ላይ አለን አለው አለው በዚህ ኮድ ስላላገኘው እባክዎትን የተመዘገቡበትን ስልክ ቁጥር ይገና ይነግሩኛል።
እሺ ዜሮ ዘጠኝ አስራ አንድ ሌላው ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ አራት ሀያ አራት አስራ ሰባት አስራ ሰባት ሰባ ስምንት ሰባ ስምንት እሺ ደንበኛችን እባክዎትን መስመር ላይ ጠብቁኝ፣ እያየሁልዎት ነው።
እሺ ችግር
ደንበኛችን በነገሩን ቁጥርም አላገኘሁትም።
okay እባክዎትን እሺ number ኦትን ይንገሩኝ።
PIN number እሺ ሶስት ዜሮ
አንዴ ቆይ ጠብቁኝ፣ አንዴ ዜሮ ዜሮ
አዎ ዜሮ እንደገና ዜ- ሶስት ዜሮች ሶ- ሶስት ዜሮዎች አዎ ከዛ አስራ ዘጠኝ አስራ ዘጠኝ
ዘጠኝ ዘጠኝ
እንደገና አስራ ዘጠኝ አስራ ዘጠኝ ሀምሳ አራት ሀምሳ አራት MK ግሮሰሪ comfort ኖት?
አዎ MK ምቾት
አዎ አዎ እሺ እሺ። ምንድን ነው የሆነቦት ማሽኖት?
ማሽኑ የእንትን hose ከታች hose ተቀዳና ይህቺ መጨመሪያና መቀነሻዋ አለች አይደል የድራፍቷ አዎ እሷ ደርቃ ቀረች እሷ ወደ ደርቃ ዝብዝ ነው።
ወደ ግራም ወደ አዎ።
ቀኝም አትዞርም።
አዎ
okay፣ እሺ።
እና እቺ ሆዟ ላስቲኳ ሆዟ ማለት ነው
ደንበኛ- ስሞትን ይንገሩኝ።
ዘኪሮስ በሬ
ዘኪሮስ በሬ።
አዎ
ስልክ ቁጥር የደወሉበትን ልመዝግብ ወይስ ተቀያሪ ይሰጡኛል?
አይደለም የቅድሙ ዜሮ ዘጠኝ አስራ አንድ ዘጠኝ አስራ አንድ ሀያ አራት ሀያ አራት አስራ ሰባት አስራ ሰባት ሰባ ስምንት ሰባ ስምንት እሺ ደግሞ አይደለም። ሌላ የምረዳዎት ነገር አለ?
በቃ ጨርሻለሁ።
እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙትን ሰው ላይ ያስቀምጡልን። መልካም ቀን።
አሜን።